የህክምና ማዕከል
hello፣ አቤት
ዋሽንግተን ክሊኒክ ቤት በኩል ነው የሚመጣው።
ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት
ቦሌ ሩዋንዳ ብዬ ነው የም- አሁን ቃሊቲ ነኝ።
እኮ በቃ እዛ ጋር የቦሌ መገናኛ ታክሲ ይዘህ ቦ- ሚካኤል ጋር ውርዱኝ በላቸውና ሚካኤል ጋር ስትወርድ ወደ ዋሽንግተን መሄድ ፈልጌ ነው በልና ጠይቀህ ሰው ናት
እሺ፣ ቦሌ ሩዋንዳ አሁን ቦሌ ቦሌ ብዬ ነው የም- የሚያሳፍረው።
እ?
ቦሌ ብዬ ነው የሚመጣው ማለት ነው።
ቦሌ ሚካኤል ጋር ነው የምትወርደው ወደ ቦሌ ሩዋንዳ እ።
ፈልጌ ነው ቦሌ ሚካኤል ጋር ውርዱኝ በላቸው አ፣ ቦሌ ሚካኤል ጋር ወርጄ ማለት ነው። ከዛ ወደ ቦሌ ሩዋንዳ እንወስደው መንገድ አሳዩን ብለን እና
እሺ እሺ።